ልሳኖ ሳሚ ጤና ይስጥልኝ።
አበቀለ
ሰላም እባላለሁ። ከአሪፍ ፔ ነው የምደውለው።
ይቅርታ።
ከአሪፍ ፔ ነው የምደውለው። አሪፍ ፖዝ ማሽን እሺ ተቃለ። እሺ ምናልባት ፖዝ ማሽናችን ላይ ያጋጠመው ችግር ካለ ለመጠየቅ ነበረ።
አርፌ ያስከፈሉበት ምንም እንትን ያለ- ያ- ያጋጠማችሁ ችግር ያለ አይመስለኝም። ወይ ደግሞ ጠይቄ ላሳውቅሽ ወይዘሮችን እሺ ምንም አይነት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው እኛ ማሳወቅ ይችላሉ።
እሺ እሺ እሺ መልካም ቀን ይሁንልዎት።
እናመሰግናለን።